ሸሸን ሆይ ጎጃም አንሄድም ሆይ በሰውም ሰው አለው እንዳመራረጾ ፈገግታው ተወዳጅ ጥርስ አገላለጦ ሳያልምንሺ ሳይተኩስ ወጨፎ በፈገግታው ብቻ ያስቀርሻል ጠልፎ ማናገኘውና ሲደፋነት በተስፈኛ ህልሞ በሚወጠለት አትሰናበቺው በመነታት እቅፍ ደገፍ አርገሽ በከበርታኝ የአገር ልጅ ፍቅርን ነይ ላስተምርሽ የአገር ልጅ መውደድ ነይ ላስተምርሽ ውጪሽ ዳብሽ የከበርሽን ስም ያለው ኔት የአገሬ ልጅ አንቺን መርጫለሁ የአገር ልጅ ፍቅርን ነይ ላስተምርሽ የአገር ልጅ መውደድ ነይ ላስተምርሽ ውጪሽ ዳብሽ የከበርሽን ስም ያለው ኔት የአገሬ ልጅ አንቺን መርጫለሁ ሸበላ ከተወለደበት ሺህ ተኳሽ ገዳይ ከተፈጠረበት ኧረ አንቺዬ ናቺ ሰው አንቺዬ ናቺ ሰው ጎጃም አንሄድም ሆይ ጀግና ላለሽ ኧረ አንቺዬ ናቺ ሰው አንቺዬ ናቺ ሰው ጎጃም አንሄድም ሆይ ጀግና ላለሽም ሆይ መቼም አይረታ ከቶ አይበለጥ ለፍቅር ነው እንጂ ለሴት እጅ አይሰጥ አለው ግርማ ሞገስ ሲቀመጥ ሲነሳ የጀግና ምስክር ገዳይ ዳልጋ አንበሳ ፍትይለት ጉታይ ፍትይለት ጋር ለፍቅር ተሟጋች ላንቺ ተደራ ጎበዝ ላረማመድ ሻለቆነ ለቆንጆ ምርጥ ዘር ያገር ልጅ ነው ያገር ልጅ ፍቅርን ነይ ላስተምርሽ ያገር ልጅ መውደድ ነይ ላስተምርሽ ፍቅረሽ ዳብሽ የጉንጭሽ ስም ያለው ልጅ ያገር ልጅ አንቺን መርጫለሁ ያገር ልጅ ፍቅርን ነይ ላስተምርሽ ያገር ልጅ መውደድ ነይ ላስተምርሽ ጉንጭሽ ዳብሽ የከበርሽ ስም ያለው ልጅ ያገር ልጅ አንቺን መርጫለሁ
ሸበላ ከተወለደበት ሺተኳሽ ገዳይ ከተፈጠረበት ራንቺዬ ናንቺ ሰው አንቺዬ ናንቺ ሰው ጎጃም አንሄድም ሆይ ጀግና ላለሽ ራንቺዬ ናንቺ ሰው አንቺዬ ናንቺ ሰው ጎጃም አንሄድም ሆይ ጀግና ላለሽ ሆይ
ሸበላው ያገር ልጅ ምንኛ ታደለው ሽንጥና ትከሻው የተደላደለው ከሩባ አቋቋሞ የሚታየው ከሰው የጀግና ምስክር ያውልሽ ጉሩ ሰው ተሟግቷል ተረታ ተጉዞ ያልዛተ ለወገኑ ክብር የተንከራተተ ለአፍቃሪው ተመራጭ መሳይ ላልናበሳ ከሩቅ አስተጋቢ አባይ ላይ ሲያነሳ የአገር ልጅ ፍቅርን ነይ ላስተምርሽ የአገር ልጅ መውደድ ነይ ላስተምርሽ ከፋሽ እንዳብሽ የጉጂሽን ስም ያለው ኔስ የአገር ልጅ አንቺን መርጫለሁ የአገር ልጅ ፍቅርን ነይ ላስተምርሽ የአገር ልጅ መውደድ ነይ ላስተምርሽ ከፋሽ እንዳብሽ የጉጂሽን ስም ያለው ኔስ የአገር ልጅ